የቅርስ መንግስት ቤት ቃል ኪዳን ነው የምለብሰው።
ሄሎ ሄሎ ጤና ይስጥልኝ። መንግስት ቤት ቃል ኪዳን ነው የምለብሰው።
ይሄ የሆነ ቁጥር ምን አሉኝ?
ስለ ቁጥር ድግስ ሲደረግ ፈልገ ነበር።
እሺ
እዛው ድግስ ተደረገ። ድሮን አላገባም።
እሺ ዲፖዚት ሜሴጁ አለ አይደል?
አዎ እሺ እሱን ቴሌግራም ላይ ላኩልን በዜሮ ሶስት ቤቱ
ዜሮ ሶስት እሺ አላችሁ አይደል? ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት አርባ እሺ እሺ መልካም ቀን